ሰላም ጤና ይስጥልኝ ሺፕ የምትወደው ጤና ይስጥልኝ።
ሰላም አብሮ ይስጥልን።
እንትን ዘይት ምናምን አዘን ነበር ስኳት ቤዛ ምናምን የሚለውን ማለት ነው።
እሺ
እና ዛሬም አልመጣም። ትላንት ሌላ እቃ የታዘዙ ነበሩ። አንዳንድ እቃ የምታመጡት ለምን እኛ ደግሞ እናንተ ፕሮግራም አድርገን
ኦኬ።
ዛሬ መምጣት አይችልም። አሁን ዘይቱ እም? እ ሪፖርት ተልኮልኝ ነበር ትላንት።
hello ደንበኛችን፣ hello ወዬ፣
hello፣ አቤት፣ አይሰማም ወዬ፣ አይሰማም።
ሚስ እሺ፣ ሚስጥር ኖት አዎ አዎ፣ ኮድም ተልኮልኝ ነበረ።
ያልኩት ኦኬ አዎ፣ ሌሎቹ መጥተዋል። ይሄ ቡና ምናምን ወጥቶ የነበረው እሱ መጥቷል።
የጅማ ቡና ምናምን ይቅርታ፣ በጣም ነው። ይሄንኛውም ነገ ይረከባሉ።
ለእነሱ እኔ ደግሞ ዘይት ምን በጣም ነበር የፈለኩት።
የቀረቡት ይሄንኛው ፕሮዳክት አንዱ ፕሮዳክት ብቻ ነው አይደለ? ትላንት ያዘዙት አዎ፣ ኩኩ ፓስቤዛ ምናምን የሚለው እ?
አዎ፣ ኩኩ አስቤዛ፣ እሱ ብቻ ነው የቀረውት።
እሱን የቀረው ሌሎቹን ተረሽ
ነገ ይመጣሉ።
እሺ እሺ
ሶሪ፣ መልካም ነሽ።
እሺ